Hello.
ሄሎ
ሰላም ነው።
እግዚአብሔር ይመስገን። ከማን- hello ስለ ፍሊንት እንትን መረ- መረጃ ለማግኘት ፈልጌ ነበር።
እሺ፣ የት አካባቢ ነው ደርሰው?
ከክፍለ ሀገር ነው የደወልኩት።
okay እ አሁን ወደ ዘጠኝ የሚሆኑ site ኦች አሉን።
አ እ ቅድመ ክፍያ ሶስት መቶ ሺህ ብር ይከፍሉና የቀረውን ደግሞ በረጅም ጊዜ ክፍያ ነው የሚከፍሉት ማለት ነው።
ነውማ ግን አ- ያለቀ ቤት ነው ገ- ገ- ገብተን ነው ክፍያውንም ጨርሰው ወይስ ገና ሂሳቡ ሲያልቅ ነው የምንገባ?
እ እየተሰሩ ያሉ ናቸው። የሆነ ያክሉን እየከፈሉ ሲያልቅ ይገቡበትና ቤቶ ውስጥ ሆነው ደግሞ ቀሪውን ይከፍላሉ ማለት ነው።
አ- እኮ ያ- ያለቀ የለም።
እሱም ቢሮ ሲመጡ ነው የሚያውቁት።
እ።
maybe አዲስ አበባ ጓደኛ ዘመድ ምናምን የለውም መጥቶ information የሚጠይቅ ቢሮ መጥቶ የሚያረጋግጥ
አዎ ም- ያለቀ ኖር ከሆነ ብለን ነው እኛ ወደዛ ለመምጣት ስለፈለግን።
እሱ መጀመሪያ ቢሮ ቀርቦ መጠየቅ አለበት።
እሺ።